ومن الارتاح
ወደ የለም?
ግራ በርጋ አቤት ጤና ይስጥልኝ ጉዳይ ነው ደወል ጅራይል እባላለሁ እባክዎ ምን ልርዳ
አብሮ ይስጥልን ስራ ፈልጌ ነበር።
እሺ እባክዎት ሙሉ ስሞትን ይንገሩኝ መላጅ መላጅ
ስሞትን ይንገሩኝ እባክዎትን
ስሞትን ይንገሩኝ። ምን አይነት ስራ ነው ያለው? ስራው አይታወቅም።
እኛ ጋር በሁሉም አይነት የሙያ ዘርፎች ስራዎች አሉ ነገር ግን እርስዎ ኖት የሚነግሩ መስራት የሚችሉትን የሙያ ዘርፍ እ፣ እኛም ስራ አዎ።
ልንሰጡት የምንችለው ደግሞ እርስዎ መስራት በሚችሉት የሙያ ዘርፍ ነው ማለት ነው አይ የባንክ ቤት ስራ ፈልጌ ነው።
ምን አሉኝ ይቅርታ
ባንክ ቤት እ፣ ስራ ፈልጌ ነው።
ባንክ ቤት ላይ የጥናት ባለሙያዎች እንደዚህ አናገናኝም። መኖሪያ ቤቶች ላይ፣ ድርጅቶች ላይ የሚፈልጉ ከሆነ ግን ስራውን መስራት ይችላሉ።
ድርጅቶች ላይ እና ሙያ ምናምን ነው እንጂ ባንክ ቤት የለም።
ባንክ ቤት የለንም። አሁን እሺ እናመሰግናለን።
መልካም ቀን።
እሺ፣ ቴንኪው።